ጤና ይስጥልኝ የኢቲኤስ የጥሪ ማዕከል እባክዎት ምንደርሰው?
አብሮን ስጠለን ከአዲስ አበባ ጎንደር የበረራ ትኬት ለመጠየቅ ነበር።
እሺ ይቻላል። ለመቼ ነው የፈለጉት?
ለነገ ካለ እሺ ደርሶ መልስ ነው የፈለጉት ወይስ መሄጃ?
አዎ፣ ደርሶ መልስ
አንድ ይጠብቁኝ እባክዎት። ከአዲስ አበባ ወደ ጎንደር ትክክል ነኝ አለ?
አዎ፣ በትክክል
እሺ ነገ ሄደው መመለሻ ለመቼ ነው?
መመለሻ ለሮብ
ለሮብ አዎ
ለቀጣይ ቀን ማለት ነው አይደል? በንጋታው